Hello hello
ይሰማል?
ይቆራረጣል ድምጾት ይሰማል።
ይሰማል።
እሺ ከ Hulu Sport ነበር የደወልኩሎት። Hello
ይሰማል።
transaction ኑን check ያድርጉት አሁን እስቲ።
እኮ ትክክለኛ amount አይደለም እኮ የገባው። ታዲያ
ስንት ነው የገባሉት?
አሀ፣ ስንት ነው የገባሉት?
አምስት አምሳ አራት አ- እኮ ታዲያ transaction ኑ ቀንሶት ነው። transaction fee ነው ሌላው
total እኮ አምስት አንድ ምናምን እኮ ነው የገባው።
እ መሆኔ መሆን የነበረበት አምስት ስልሳ አካባቢ ነው።
አምስት ስልሳ hello አቤት አቤት፣ ይቆራረጣል ድምጾት ደንበኛችን።
ይሰማኛል። አምስት ነበር
Hello ስንት ነው መሆን የነበረበት ነው ያሉኝ?
አምስት ስልሳ
አምስት ስልሳ አ
አምስት ሀምሳ አራት ነው የገባሉት?
አ
ይሄ የ transaction fee ው ነው የኛ ችግር አይደለም። እሱ አስራ አምስት percent ነው የሚቆርጠው ዲቢ
እኮ አስራ አምስት percent እንደዛ አይሆንማ፣ እንደዛ አይሆንም። ተው በቃ።
Hello አቤት አቤት እ፣ በጣም ይቆራርጣል ወይ ደውሉ እሺ ተካሽ